አቤት hello ጻድቁ ወይ እንዴት ነህ? ሰላም ነው አሉ እግዚአብሔር አለ። ምን ሆኖብህ ነው?
እ
ምን ሆኖብህ ነው?
እ ሁሉንም ልብስ ነው የምለው።
ሁሉንም ቆልፎብኛል game ኦችን odd ኦቹን ነው አ odd ኦቹን ቆልፎብኛል
ምንም cashier ኦች እንትን ማለት አልቻሉም። select ማድረግ አልቻሉም።
በቃ ሰሌክት ማድረግ አልችልም አዎ
እሺ እሺ በቃ ዴስክ ልከህልናል አይደለ?
አ
እሺ እሺ በቃ እና- እናየዋለን። እሺ ወይም ፎቶ አንስተላከው የላከው ኢንዲስክ ትክክል ስላልሆነ ፎቶ አንስተላከው ኤንዲስኩን ወይስ ምኑን ኤኒ ዲስክ ኦኬ ኤንዲስኩን ፎቶ ይሽልከላ አንስተላከው ትክክል አለ። እሺ እሺ